ስልሳ ሺህ አተረፍኩ።
ሄሎ ሄሎ፣
ወይ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ውይ ድሮ ብዬ ነበር አልገባልኝም ትላንት።
እሺ ስልክህን ንገረኝ።
አሁን የደወልኩበት ስልክ ስለዚህ ምንም የሰጠውን ብር ተመልሶ ፍሊንኮ ላይ ያለው በአራት መቶ አራት መቶ ሺህ ነኝ
አትዋሽ።
እግዚአብሔር።
ዝም ብለህ ያልከው ቀኑ ሙሉ መደብህ አዎ
ነገ እኔ እንደዛ ነው። ከዛ በዛው ደግሞ እቴን አውጥተህ ወይ ተው።
ስንት ብር ነው አባ?
ሀያ ሀያ ሺህ ሁለት ጊዜ
እሺ፣ ፕሮሰስ ላይ ነው ይገባላል። እሺ አሁን አፕሮስ እሺ ታንኪ እሺ፣ መልካም ቀን።